ሄሎ
ሄሎ ከድር ወይ ወይ ከ Mr. Mrs. order ይዘህ ነበር አይደለ?
አ አ
አልደረሰ I mean መብራት ጠፍቷል ብለኸኝ ነበር አይደለ?
አ አ ይል ኬኮቹ ተሰርተዋል፣ ግን churros special መብራት ስለሌለ እሱን ያልሰራ ነው ስላሉኝ customer ያለ እሱ order ኬኮቹ ብቻ እንዲመጡለት የሚፈልግ ከሆነ check እያስደረግኩኝ ነው እና አሳውቅሃለሁኝ። እሺ check አድርጌ እ እሺ እሺ እሺ አይ ስለቆየሁብህ ደግሞ ሌላ order ይዘህ እንዳትረሳው ብዬ ነው order ኡን።
እሺ እሺ
እሺ እሺ